Hello
Hello
ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልኝ። ሰላም ነው አለን። ምን ልርዳት?
እንትን ነበረ ትኬት ተሸልመዋል ምናምን የሚል እንትን text ደርሶኝ ለማወቅ ያክል ነው።
የቴሌቪዥን game ደንበኛ ሲሆኑ ትኬት ይሰጡታል። በሚሰጡት ትኬት game ኦችን መጫወት እድሎትን መሞከር ነው። ያው game ኡ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ አንድ ቁጥር ላይ መመዝገብ፣ ሶስት ቁጥር ላይ ለመጫወት የሚል አለ፣ ሰባት ቁጥር ላይ ቋንቋ ይምረጡ፣
እሺ ሰባት ቁጥር ላይ ቋንቋ ይምረጡ። አማርኛና እንግሊዝኛ አለ። እሺ መልካም እድል።
እሺ